አልገባሽም? አዎ አደፈረሰችው። አፈር ቅድስት ቀስ አድርግሽ ሄደ በጥብጠዋለች። ዝቅ በይ እስኪ ዝቅ በይ እትዬ፣ ዝቅ በይ ዝቅ አፈርቢ አልፈልግም። እየበጠበጠች ምንድን ነው ይቺ? አማታል ጣል አደረገችው። በጥብጣ በጥብጣ ማርያምን ሙሉ ጠጣ ነበረ። እድሜ ላንቺ። Hello hello፣
አቤት።
ሰላምማ ከ ChipChip ነበር የምደውልልዎት።
እሺ ይቅርታ አንዳንድ ጥያቄ ልጠይቅዎት ነበረ።
እሺ።
የቃል ስልክ ነው አይደለ?
ያ የቃል ስልክ ነው።
አ
እ፣ እሺ ChipChip ላይ እስኪ ያሉትን አስተያየት እንዲነግሩን ነበር። ማለት ምን ያህል ደስተኛ ኖት እስካሁን በደረሰዎት product፣ እ፣ መስተካከል ያለበት ነገር ካለ እ፣ እንዲነግሩን ነበር።
እ፣ አስተያየት እንኳን የለኝም።
እሺ እ፣ መስ- ያው ምንም እ፣ እንትን ብለው ነገር የለም ተስተካከል ምናምን ነገር ብለው ነገር የለም።
Okay። ስለዚህ እስካሁን የደረሰዎት ቆንጆ ነው።
አዎ አዎ።
እሺ እናመሰግናለን። መልካም ቀን።